ሄሎ ጤና ይስጥልኝ ቤት ቤት
አንድ ክለብ ስለሆነ ነበር የሚሰጡት የሚመልስ ነው።
እሺ cashier code ን ንገረኝ።
አስራ ሁለት ሰላሳ አምስት
አስራ ሁለት ሰላሳ አምስት ሀምሳ ሰባት
ሀምሳ ሰባት
አምስት ስልሳ
አምስት ስልሳ አንዴት ትነግረኛለህ በድጋሚ?
እሺ አስራ ሁለት ሰላሳ አምስት እሺ
ሰባ አምስት ስልሳ
አራት መቶ ብር አለው ቦነስ።
አራት መቶ ብር አዎ እሺ ያየው ነው። አርባ ሺህ እኮ ነው ያሳጣው። በስመ አብ